ሄሎ ፍቅር ነኝ።
ደህና ዋልሽ ፍቅር?
አለሁኝ። እንዴት ነህ?
አርባ አራት ሰባ ስድስት እሺ፣ ምንድን ነው?
የደም ሰው ኦርደር ናት። አውጭልኝ።
የምንድን
የደ- የ- የደም ሰው ናት። ደም ሰው አለ የደም ኦኬ። ማይሰራው
አ
ደሰው ለምንድን ነው ማይሰራው?
ምንድን ነው የሚሰራው
ለምንድን ነው ማይሰራው?
እኮ የሱ የሱ ኦርደር አውጭልኝ ከእኔ
ኦኬ፣ የድራይቨር ወርደን እንደዛ አ ይላል።
ሰው ምንድን ነው
አላልኩም። ምን አይነት ልጅ ነው?